ጤና ይስጥልኝ አሪፍ ቤ ረዴት ነኝ እባክዎ የምንወስደው
አንዳንድ ምን ምን ፈልጌ ነው? አንድ ዱላ መቀየር ፈልጌ ነው።
ምን አሉኝ ደንበኛችን ሰማን ደንበኛችን ይሄ ቁጥር ነው የምላኩ ግን ነው ግቢ ላይ ነው ቀየር መቀየር ፈልጌ ነው።
ይሰማል ደንበኛችን
والله ما- دمية ما- شب- آه. أحمد عبد لو سمو
እሺ
أي እሺ ደንበኛችን በዚህ ቁጥር ነው የተመዘገቡት
آه እሺ ደንበኛችን መስመር ላይ ጠብቁን أي شب- شكتنا شنو